ጤና ይስጥልኝ ቢጫ ኢትዮጵያ ሮዳ ሰምልልኝ ሰላም እንዴት ነው? ድራፍት ተበላሽቶብኝ ያው ሳምንት አለፈ፣ ምንም ምላሽ አላገኘሁም።
አስመዝግበው ነበረ እዚህ አዎ
እሺ፣ በዚህ ስልክ ቁጥር ነበር ያስመዝገቡ
በዚህ አሁን ስልክ በደወሉት
አዎ
መስመር ላይ ያሉ አለው አለው ነው።
በዚህ ስልክ ቁጥር ነበር ያስመዝገቡት okay እኔ በደወልኩበት አዎ በዚህ እኔ በደወልኩበት አይደለም እናት።
አዎ ያስመዘገቡበትን ይንገሩኝ።
እሺ በቃ አንዴ ልደውል ጠይቅ እና መቼ መደወል እችላለሁ አይደል? እሺ እሺ እሺ ይደውሉ።